hello ጤና ይስጥልኝ ቃል ቤት ምን ልርዳው
withdraw ብዬ ቴሌብር ላይ ብሩ አልመጣልኝም እስካሁን።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
hello ጤና ይስጥልኝ። hello ቴሌ አሎ ይሰማል?
ቴሌብር ላይ withdraw ብዬ አልመጣልኝም ብሩ።
እሺ አንዴ የቤት ቤት ቁጥርህን ንገረኝና check ላድርግልህ።
በዚህ ቁጥር ነው።
transfer የተደረገ ስለሆነ እየታየኝ አይደለም፣ ለዛ ነው። እሺ ይቅርታ።
እሺ ዜሮ ዘጠኝ አስር እሺ አንዴ እሺ ዘጠኝ አስር ዘጠና ስድስት እሺ ሀምሳ ሁለት ሰማንያ ሰባት
ስንት ብር ነው?
ሶስት ሺህ አምስት መቶ ብር መቼ ነበር ልጅ ያረከው?
ትላንትና።
እሺ አንዴ መስመር ላይ ጠብቀኝ። እሺ check ላድርግልህ።
እሺ
ወደ ቴሌብር ነው አይደለ?
አዎ ነው።
እሺ ይኸው አሁን ገብቶላል። check ማድረግ ትችላለህ። እሺ approve እሺ አድርጌልሃለሁ።
አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።
እሺ